እየደወልኩ አሪፍ ናት። እኔ ልደውል hello ጤና ይስጥልኝ ጤና ይስጥልኝ ወይዘሮ አዲስ አቤት ከዋሳ የጥገና ማዕከል ነበር የምደውለው እሺ የተበላሸ ፍሪጅ አለን ብለው አስመዝግበውን ነበረ አዎ አዎ ባለሙያ ለመላክ አስበን ነበረ ዛሬ አሉ ቤት አለሁ አለሁ መብራትም አለ መብራት ጠፍቷል okay አሁን- መብራት
አዎ አሁን በቃ።
ይመጣል እ በቃ በሚመጣ ሰዓት ያሳውቁን በእጃችን ላይ ባለሙያ ካለ እንልክልዎታለን ም- በምን ላግኝህ በዚህኛው ቁጥር መደወል እችላለሁ አሁን በደወልሽ ዘጠና ሁለት ዘጠና አራት ላይ መደወል ይችላሉ በዚህም ስልክ መደወል ይችላሉ በቃ እሺ እሺ እሺ እሺ እሺ።
መልካም ቀን እሺ እ- እሺ